ስትሪት
ጤና ይስጥልኝ።
ያለን አለ ሰላም ነው።
ሰላም ነው።
እሺ ምን እንርዶት?
እ፣ ማታ ቤት ቤት ላይ ብር ውዝድሮ አድርጌ ያለው እሺ ትናንትና ማታ ነበረ። ብሩ ግን ባላንስ ይላል።
እ?
ብሩ ባላንስ አለኝ እ፣ እዛ ላይ ባላንስ ነው የሚለው።
እ?
ባላንስ ግን አልኩ።
እያለኝ ነው ብሩ ቤት ቤት ላይ አልገባልህም ነው?
አው ወደ አካውንቴ አልገባልኝም። አንድ ብሩ ነበረ?
check አር- check አድርግልኝ እዛ ላይ
እሺ ወደ በደወሉበት ቁጥር ነው?
አ፣ ቁጥሩን ልንገርህ።
አዎ የ Best Bet ቁጥር እሺ እ፣ ስልሳ ሁለት እሺ
ሀምሳ ሁለት
እሺ
እ፣ ሰማንያ ስድስት እሺ
አ- ሀምሳ አራት
መቼ ነበር?
ማታ ማታ ትናንትና አስራ አንድ ሰዓት
ስንት ብር ነው?
ሀምሳ ሺህ
ሀምሳ ሺህ እም።
ትናንትና ነው ከትናንት ወዲያ ነው?
ከትላንት ወዳ ከ- ከ- ሰዓቱ አስራ አንድ ሰዓት ነው የሚለው ከትላንት ወዳ ሀምሳ ሺህ እ፣ balance እያለ ነው እዛ ላይ
ከትናንት ወዲያ የለም። በትናንትናም ስልኩ ልክ ነው?
አዎ ስልኩ አዎ ዜሮ ዘጠኝ ስልሳ ሁለት ሀምሳ ሁለት ሰማንያ ስድስት ሀምሳ አራት አዎ ብር የለም እዛ ላይ balance የሚለው ሀምሳ ሺህ
ሀምሳ ሺህ ሚል የለም።
እሺ አይ ትቤትኛ ነው